ይስጥል።
አቤት አብሮ ይስጥልን። እንደት ነው? ሁሉ ስፖርት ነው አይደል?
አዎ ነው።
እንደት ነው? ትላንት አንድ ጨዋታ postponed ሆኖ ነበር። እሱ ወይ postponed ምልክቱንም አላሳይም ምንም አልሆነም። እሱን ድረስ ወይ balance ኡን እንትን አላደረገም፣ ዝም አለ።
withdraw ነው።
አዎ ማለትም አንድ ጨዋታ postponed ሆኗል። ሌላ ለማለት ሁሉ እንትን አልጠብቁም።
እሺ